Vous connaissez l'embouchure Hello?
ለው ሰላም ጤና ይስጥልኝ።
ከቮቸር ላይ አልወጣ ብሎኝ ነው ወደ ቴሌ ብር ላይ ማለት ነው።
በዚህ ስልክ ነው
ከቮቸር ወደ ቴሌ ብር ለማውጣት ፈልጌ እምቢ አሉኝ።
ንገረኝ።
ቁጥሩን ዜሮ ዘጠኝ
ዜሮ ዘጠኝ አስራ ዘጠኝ
እሺ
ስልሳ ስድስት እሺ
ሀያ ሁለት አርባ እ ሄሎ አቤት
ስንት ብር ነው? በቃ ይገባል አልሽ? ይመጣል።
ይገባል እ